Hi. Hello.
Hello፣ ሰላም Hello።
ነው?
እግዚአብሔር ይመስገን። ምን ልታዘዝ
እና
ምን ልታዘዝ የቴሌዊን ትኬት ነበረኝና ሳልጨዋትበት የለም። አሁን ግን
እ፣ እንትን እ፣ እድሎትን ሲሞክሩ
እ፣ እ፣ ሲነኩት አልተሳካም። እንደገና ይሞክሩ ሲሉ ያንን ነገር አላገኙም ማለት ነው። ስለዚህ ምን ይሆናል? ትኬቱ ይቀንሳል።
ለምን ሳልጨዋትበት እንደገና ይሞክሩ ብለው አ- እንትን ነዋ የእድል ጨዋታ ማለት እ፣ መንካት ነው። ሲከፍቱት
እ፣ Congratulation ይሎታል ካገኙ።
እና ሁለቱም በአንድ ነው
እ፣ ጥያቄና መልስ በ coin ነው።
እ። እሺ፣ እሺ፣ ግን ሳልጨዋት ነው የጠፋው።
ቆይ አንዴ መስመር ላይ የሆኑኝን እ፣ እንትን ልበሉሎት ሊሎት system ላይ ሁለት ማለት ዕለታዊ ነው። subscribe ያደረጉት አዎ፣ ጌም ጥቅስ ጌም ኮስት አድርገው ዛሬ ምንም አላገኙም። እድሎት ሞክረው
ሁለት ጊዜ ነው የሞከርኩት።
አዎ፣ እ- ስፖርት ደግሞ ጥያቄና መልስ ሞክረው ነበር። አስራ አንድ አምስት ማለት ሰከንድ ነው።
አለው። ሰኮንድ አዎ።
ሴኮንዱ አልቆቦታል።
ኦኬ። እሺ።
እሺ መልካም ጊዜ።
እሺ።